ሄሎ ጤና ይስጥልን ቤተሰቤት
አብሮ ይስጥልን። የካሸኮር ድንገሮት ማ- ባስኬት ተሳስቸዋለች እዩ ልጅ እሺ እሺ ንገረኝ ዘጠና ሶስት ዘጠና ሶስት
አስር አስር ዘጠና ሶስት እሺ
ሀምሳ ነው እ ሀምሳ ሀምሳ
ሰላሳ ሰባት
ሀምሳ ሰላሳ ሰባት cashier code ነው አ?
አ
እስቲ ንድገማ
አስር
Okay እሺ
ዘጠና ሶስት በቃ በቃ ችግር የለውም አመቶልኛል እሺ hello
አቤት
አስር ዘጠና ሶስት ሀምሳ ሰላሳ ሰባት አይደለ አ
በቃ ያው update ሆኗል እሺ check አድርገው
እና እንዴት ነው አልፏል ሁሉ?
አይ የኤቨርተን ከኒውካስትል ወጥቶብሃል both team to score ነው ያልከው እ፣ ኤቨርተን ብቻ ነው ያገባው
የለውም እኮ ይበርታል።
እ
አሃ እዩ ይላል።
hello
አቤት
ኤቨርተን ከኒውካስትል አለው ትኬቱ ስንት ከ- ስንት ክለብ ነው?
እ፣ ስድስት ክለብ
ኧረ ይሄ ሀያ ነው በቃ cashier ኮድ ተሳስቻለሁ።
አ፣ ይሆናል እንደዛ ይሆናል check አድርገው cashier ኮዱን እሺ እናመሰግናለን።
ችግር የለውም